international እዚህ ላይ አይሰሩም። ሀያ አራት ግን እዚህ ጋር አለ ቅርብ እኮ አለ።
hello ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር ባኩ hello ጤና ይስጥልኝ።
ሰላም።
CT scan ፈልገን ነበር። ሚኒሊክ ሆስፒታል ነው ያለን።
CT scan እ ምን CT scan ምን CT scan ነው የፈለጉት?
በ contrast እ?
hello ሚኒሊክ ሆስፒታል ላይ ያለ ነው። ቆይ ወይ ዶክተሩ ነው እንዲያው okay። እሺ።
CT scan non contrast brain CT brain non contrast ነው።
አዎ okay። እሺ 2500 ነው።
ሁለት ሺህ አምስት መቶ አዎ።
አሎ hello ወይ brain CT scan ነው የጠየቁኝ። 2500 አ- አ- እኮ እኛ ዊዝ ይዘናል contrast ነው የጠያሉ። እ አምቡላንስ መላክ እንችላለን።
ከእነ አምቡላንሱ ነው ወይስ ምን?
አዎ፣ አምቡላንስ በነፃ ነው፣ ይደውልልዎታል።
እሺ ይደውልልን።
እስኪ የት ነው ቦታው?
ሚኒሊክ ሆስፒታል ኦኬ። እሺ አሁን ይደውልልዎታል።